ሄሎ
ሄሎ አሁን ተቋርጦብኝ ነበር።
እሺ የት ነበር ያልሽኝ? የመኖሪያ ነቀምት አድራሻው?
ነቀምት
እሺ በኦንላይን ነው አካል ነው መማር የምትፈልጊው?
አይ ኦንላይን
እሺ ኮርሶቹ እንደነገርኩሽ ናቸው። content marketing፣ editing እና በጎ አድራጎት። የትኛው ነው መማር የምትፈልጊው? ሁሉንም ነው ወይስ መምረጥ ትፈልጊያለሽ?
ለጊዜው editing ነው የፈለኩት፣ editing። እሺ እም፣ ስለዚህ ግን ማ- አላወቃቸውም። editing ብቻ ነው ማቀው ከጠራሽው ውስጥ እንጂ content ምናምን አሁን ያው በደንብ ማብራሪያ ስለ ኮርሶች ይደረጋል የዛኔ orientation ላይ ሲደወልላችሁ።
የዛኔ መቀየር ይቻላል አይደል?
አዎ እሺ እሺ እሺ፣ ስለ ደወሉ እናመሰግናለን። እንደውላለን።
እሺ ነው እሺ